ጤና ይስጥልን። ከዚህ የጥሪ ማዕከል ነበር የምንደውለው። ጤና ይስጥልን። ደንበኛችን ጠዋት ደውለውልን ነበር አይደል?
እ?
ጠዋት ደውለውልን ነበር።
ዛሬ ጠዋት አዎ
ኧረ እኔ እንጃ ሌላ ሰው ምናልባት ደውሎ ስልኬ ነው።
እሺ፣ ማሽን ተበላሽቶቦት ነበረ ኧረ ትላንት ትላንት ነው የደወሉበት።
እና ተመዝግበውልዎታል? አገልግሎቱን አግኝተዋል?
አዎ አገልግሎትን አግኝተናል። አሁን ተስተካክሎልናል።
እኛ ጋር ተመዝግቦ ነው።
እ? አዎ
እህ፣ እሺ ደንበኛችን ይሄን ለመጠየቅ ነበር። እናመሰግናለን። ከምሽት እሺ እሺ፣ እኛም እናመሰግናለን በትብብራችሁ።
እሺ